ጤና ይስጥልኝ የኢቲኤስ የበረራ መረጃ ማዕከል ባኮም ልርዳው።
ጤና ይስጥልኝ። የትኬት ዋጋ ለማወቅ ፈልጌ ነበር ከአዲስ አበባ ኩዌት ከአዲስ አበባ
ኩዌት ለ September አስራ ሰባት ለ September 17 ከአዲስ አበባ ኩዌት ነው አይደል?
በኢትዮጵያ አየር መንገድ
እሺ አንድ ደቂቃ እያየሁልሽ ነው።
ችግር የለውም።
የጠዋት ነበር ለ18 ነው ያሉኝ።
ለ September አስራ ሰባት 17 መመለሻ አሉት ነው ሜዳ?
የለም መሄጃ ብቻ
እሺ። በ Ethiopian Airlines ቀጥታ በረራ 46247 ብር ነው።
አርባ ስድስት ሺህ
46247 ብር።
እሺ contact አድርጋለሁ። እሺ እሺ ሌላም ረዳት ነገር ይኖራል?
እደውላለሁ።
እሺ እናመሰግናለን ስለደወሉ። መልካም ምሽት።